ሰላም ጤና ይስጥልኝ አዛሪያስ።
አቤት ከ We Plus ነበር የምደውለው። የእኛን application አውርደው ነበር።
አውርጄ ነበረ።
እሺ፣ ለአሽከርካሪነት ነው ለተጠቃሚነት ነበር?
አሽከርካሪ ነው።
አሽከርካሪ ነው።
አዎ እሺ፣ እስከ መጨረሻው step ድረስ ሄዱ። admin ኡ ያሳልፋል እስከሚለው ድረስ ሄደዋል።
ሄጄ አሽከርካሪ መጨረሻ ላይ አራተኛውን step ጨርሰው አምስተኛውን ሲነኩት ጊዜ admin ኡ ያሳልፍልዎታል ብሎታል።
አዎ አዎ በቃ እሺ፣ መልካም። እኛ ጋር በዚህ ሰሞኑን እንደውልልሃለን። እኛ ጋር መተህ የምትዋዋለው ውል ይኖራል። active እናደርግልሃለን። እናመሰግናለን።
ነው ማለት እችላለሁ።
እሺ